የመጀመሪያዬ እርቃ ሄዳለች የሌላ ሆናለች እርቃ ሄዳለች የሌላ ሆናለች አንዳለኝ የምላት የመጀመሪያዬ አንዳለኝ የምላት የመጀመሪያዬ እርቃ ሄዳለች የሌላ ሆናለች እርቃ ሄዳለች የሌላ ሆናለች ህይወቴ በዘመኔ በህይወቴ በዘመኔ በዘመኔ አላየሁም እንዳንቺኒ አላየሁም እንዳንቺኒ እንዳንቺኒ ተይ ተመላሽ የኔ ፍቅር ሌላ ማየት መውደድ ይቀር በትዝታሽ በመውደድሽ የፍቅር አምላክ ይፈረድሽ በትዝታሽ በመውደድሽ የፍቅር አምላክ ይፈረድሽ የምላት የመጀመሪያዬ እንዳለኝ የምላት የመጀመሪያዬ እርቃ ሄዳለች የሌላ ሆናለች እርቃ ሄዳለች የሌላ ሆናለች እንዳለኝ የምላት የመጀመሪያዬ እንዳለኝ የምላት የመጀመሪያዬ እርቃ ሄዳለች የሌላ ሆናለች እርቃ ሄዳለች የሌላ ሆናለች በህይወቴ በዘመኔ በህይወቴ በዘመኔ በዘመኔ አላየሁም እንዳንቺኔ አላየሁም እንዳንቺኔ እንዳንቺኔ ስሚ ፍቅሬ ማሰቢበት ጭር ብሏል የኖርሽበት በፍቅር ያየንበት ጨለመብኝ በያለበት በፍቅር ያየንበት ጨለመብኝ በያለበት እንዳለኝ የምላት የመጀመሪያዬ እንዳለኝ የምላት የመጀመሪያዬ እርቃ ሄዳለች የሌላ ሆናለች እርቃ ሄዳለች የሌላ ቆማለች እንዳለኝ የምላት የመጀመሪያዬ እንዳለኝ የምላት የመጀመሪያዬ ርቃ ሄዳለች የሌላ ቆማለች ርቃ ሄዳለች የሌላ ቆማለች